ሄሎ ብሄርሳቤ ነኝ።
ሄሎ ሳቤ ነኝ። አቤት እ ብሄርሳቤ አቤት ኧረ በእናታችሁ ሶስት ደቂቃ አይከብድም ሳይነሳ እንትን ሶስት ሰባ አራት ሰላሳ ስድስት እና የቁጥር ሰባ አራት ሰላሳ ስድስት እና ሰባ ሰላሳ አራት ስድስት ሰላሳ አራት ምን ይደረግ
ስንት መቶሎ ነው?
ያኛው ሰላሳ አምስት ነው ያታም አልቆጠረም ርቀቱ ያስጨምራል ሀምሳ አምስት ቢሆን ነው እኮ የማታ እኮ ሲስተሙ ላይ ከገባበት ሰዓት ነው የሚያዘው። አይ ከገባ በኋላ ጨምርልሃለሁ። ሰባ አራት ሰላሳ ስድስት እና ሰላሳ አራት ነው ያልከው።
ሰባ- ሰላሳ አራት ደግሞ የሞተረኛ ነው ሲያሳ ነው እና ድፍንዋ ነው የምትሄደው ሁለት ሞት አድርገ በቃ እሺ አይተሽ ቼክ አድርጊልኝ ብሄርሳቤ አይ ወላሂ እሺ እሺ ብሄር